ሄሎ ሄሎ ሄሎ ሄሎ አይሰማም ሄሎ እሺ
ፓስወርዱ
ፓስወርዱ
ፓስወርድ
ድምጽ ይቆራረጣል የእኔ ወንድም እምቢ ስላለኝ ነው። password ኡ የቤት ቤቱ login ለማለት አዎ ረስተህ ነው ማለት አይ register ለማድረግ አዲስ ለመክፈት ለመክፈታ እሺ የመጀመሪያውን capital letter አድርጋት የመጀመሪያውን ፊደል እሺ
ከዛ በኋላ አንድ ቁጥርና አንድ ደግሞ እ፣ symbol ይሄ ለምሳሌ የምንሰላል ምልክት ኮከብ ምናምን አለ አይደለ እየሰማኸኝ ነው እን- እሱን ተጠቀምና ከስምንት በታች ደግሞ አይሁን እሺ minimum ስምንት አድርገው
እኔ ነው
እም?
እሺ እሺ እንደዛ አድርጋ ሞክረውና ካስቸገረ ደውልልኝ መልሰክ እደውላለሁ።
እሺ